ሄሎ ሰላም ጤና ይስጥልኝ ቴሌቢ አለን ምን ልርዳዎት
እስኪ በራሱ ጊዜ ብሬዎች ይወዳል።
ምን አሉ በራሱ ጊዜ
አ የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ከሚገባሉት ትኬት ካሉት ባላንስ ላይ ቆርጦ ትኬት ይገባሉታል።
ማቆም አይችልም።
ምን አሉ ማቆም አይችልም። ማቆም ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ
አመሰግናለሁ።